Hello ሰላም ጤና ይስጥልን ሰለሞን አዎ ይስጥልን። አዎ ከ We Plus ነበር የምደውለው የእኛን application አውርደው ነበር
አዎ አዎ አዎ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት
አይ ለተጠቃሚነት ነው።
እሺ ለእርሱ የተመዘገቡት አሁን We Plus solution provider የሚለው አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ Okay ብዙም ግልጽ የሆነ ነገር ማግኘት አልቻሉም አይደል
አዎ We Plus solution user የምትላለች እን- ከ Play Store ላይም ከ App Store ላይም አውርደው ከአርባ በላይ ያሉትን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የምታደርጓን referral code ከዛ ላይ ማግኘት ይችላሉ ማለት ነው Okay እሺ፣ በግልጽ እሺ፣ በዝርዝር እዛ ላይ ስለተቀመጠ ማለት ነው አመሰግናለሁ መልካም የስራ ቀን እሺ፣ thank you